Hello hello፣ ሰላም ነው?
ሰላም ጤና ስጥልን። ቤት ስቤት ነው።
አዎ ገባኝ። inactivity ይለኛል። ኮድ ልቀይረው ብዬ ውስጥ ገብቼ
የምን ኮድ ነው አባ የሚቀይረው የነበረው?
እና password ኡ change password ላይ የሚለው ገብቼ forgot አሁን?
password። እሺ አሁን inactivity ይላል።
inactivity አዎ ይላል።
ምኑ ነው inactivity የሚለው አባት?
እና የኔ- password ን change አድርገህ ነው ራስ profile አዎ፣ አዎ፣ አረጌ inactivity ይላል። አሁን ቀይሬ ስገባ ልግባ ስል እንዳልገባ inactivity ይለኛል።
እሺ አንዴ ንገረኝ። እሺ የቤት ቤት ቁጥርህን አንዴ ዜሮ ዘጠኝ አስራ አምስት
ዘጠኝ አስራ አምስት እሺ ስልሳ አምስት እሺ
አርባ ዘጠኝ
ዜሮ ዘጠኝ አስራ አምስት
አዎ ስልሳ አምስት አሁኑ ስልሳ አምስት እሺ አርባ ዘጠኝ አርባ ዘጠኝ ስልሳ
ስልሳ በዘጠኙ ነው አይደለም የምትጠቀመው አባት?
አዎ ዘጠኝ ነው ዘጠኝ
ምን ስታደርግ ነው inactive የሚል
ይህን password ኡ ልቀ ቻንጅ ለ- ለማድረግ
እኮ አሁን change ቻንጅ ካረክ ቻንጅ በኋላ change አድርጌ እንዳልገባ message inactivity ምናምን ይላል መሰለኝ። አይገባም incorrect ነው የሚለው አባት እንደዛ ነው የሚለው መሰለኛ። አይገባም incorrect ነው የሚለው ምንድን ነው የሚለው የሚለው ነገር ስለሚወስነው ነው አባት ይወለ እሺ ደግሜ for- ልጠይቅ አዎ ከዛ በኋላ forget አድርጌ እና አ ኮዱ ሲሞላ አይገባም ውስጥ እኮ አ በትክክል ስላላስገባ ነው incorrect እያለ ከሆነ በትክክል ስላላስገባ ነው እሺ እሺ በል- ሞክራለሁ በትክክል አስገባና እሺ ለዛ ነው እሺ እሺ እሺ እናመሰግናለን እሺ እሺ እሺ